ጤና ይስጥልኝ። ሁሉ ስፖርት በምን ልርዳዎት?
ሁሉ ስፖርት ላይ በልቼ ብሮ ወዴት እንደገባብኝ ይልኝ እስኪ አንድ ጊዜ
ዊዞ አድርገውት
hello ዊዞ አድርገውት ነው።
አ
እሺ ዊዞ ሲያደርጉ የ transaction history ላይ የተቀመጠው successful የሚለው screenshot አድርገው ይላኩልን ቴሌግራም ላይ
ቴሌግራም ስልክ ቁጥራችን ስንገርኝ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት ዜሮ ስድስት አዎ
እሺ